ሄሎ ጤና ይስጥልኝ።
ኦ።
ምን ልርዳዎ?
ሁሉ ስፖርት ነው።
አዎ
እንትን ሊከብድ ነበረ በእንትን ላይ እስካሁን
ምን
እስካሁን መግባት ይቻላል ለመጫወት ድምፆች እየተቆራረጠብኝ ነው። ምን አሉኝ? account አዎ ለማግባት ፈልጌ ነበረ።
እሺ
ከዛ ስልክ ቁጥር ምናምን ካስገባ በኋላ ደግሞ text ምን ላላ ከዛ ኮድ እሱ አይመጣም ወደ እኔ።
text ኡ አሁን አይመጣም። አሁን እኮ እየሰራ ነው።
አይመጣም እምቢ አለኝ።
እስቲ በድጋሚ ሞክሩት። አስተካክለነዋል።
አሁን አስ- ተስተካክሏል። ይሞክሩት በድጋሚ